Hello?
ሄሎ ሄሎ
ሄሎ ሄሎ አቤት።
ጤና ይስጥልኝ እንዴት ነው?
ሰላም ጤና ይስጥልኝ። ያ Ik weet ግን አዎ አዎ
ፎን ሀሬታ ነርና
እሺ
ኣብዚ ናይ ፅሬት ናይ ጭጫውት ድማ
አማርኛ አችልም።
እሺ የጫጩት ጥራቱ በጣም ተቸግረን ነው ያለው እሺ
እና የሞኖ ጥራቱ የጫጩቱ እሺ
እና ዋጋውን በጣም ትናናል እና እንዴት ነው እንዴት እያሳየ ነው
ስምህን ንገረኝ እስቲ። እ ኪሮስ
ኪሮስ ዮሐንስ
ኪሮስ ዮሐንስ ነው።
አዎ
የት ነበረ?
እ?
ትግራይ ነው።
አዎ
እም፣ ኪሮስ ሄሎ ሄሎ፣ አይሰማም?
እየሰማኝ ነው
እሺ ኪሮስ ኪሮስ ኪሮስ ኪሮስ ኪሮስ እ፣ ጸጋይ ነው።
ዮሐንስ ኪሮስ ዮሐንስ። እ፣ እሺ ዜሮ ዘጠኝ ስልክ ቁጥር ንገረኝ እስቲ።
ዜሮ ዘጠኝ አስራ አራት አስራ አራት ሰላሳ ዘጠኝ እህ
አንድ አስራ ሰባት አስራ ሰባት ነው።
አርባ አንድ እሺ አስራ ሰባት እሺ እ፣ ቅሬታ ምን ነበረ? በደንብ ንገረኝ እስቲ አሁን።
እ፣ አሁን እየተያ- የተ- እየታየ ያለው የጫጨቱ እ፣ ትናንሽ ናቸው። በጣም የእንቁላል ጥራት የለውም ብዬ ነው የሚያስበው እሺ እና የሞነውም እንደዚሁ ሞነውም በጣም ጥራት የለውም እና እ፣ ምንድን ነው መቼ ነው የሰርቀው?
በ- ባለፈው የሆነ ሰው እያ- እያየሁ ነበር
መቼ ነው የሰርቀው? የሰርቅበትን ቀን ንገረኝ።
የ- የ- እኔ የወሰድኩት ባለፈው እ፣ የእኔ ጥሩ ነበሩ። አሁን ግን የመጡ ያለው በአካባቢያችን ያሉት ጫጩቶች ያን- የአንተ ላይ ብቻ ንገረኛ፣ የአንተን ብቻ። የሌላ ሰው የኔ እንኳን- ይደውላሉ።
የገቡ ጥሩ ጥሩ ናቸው።
አይ ስለዚህ የሌላው የሌላ ሰው ከሆነ አሁን የምትነግረኝ አ፣ አዎ አሁን የገቡ ይደው- ያለው እኞ የገቡ ጫጩት ስላየሁት ነው።
የአንተ ናቸው።
ኧረ በጎረቤታችን ያሉ ጫጩቶች አይ እነሱ ስላየ- ይደውላሉ። ደንበኛው አዎ።
በሁሉ- ሁሉም ደንበኛው መደወል ስለሚችል አ፣ አ።
አንተ ራሴን ብቻ ነው ሪፖርት ማድረግ የምችለው።
አሀ፣ እሺ በቃ አዎ መልካም። እሺ መልካም። አመሰግናለሁ።